አንግላ መስቀል ፍላወር እዛው ነው አይደል? አንግላ መስቀል ፍላወር እ አይደል? እዛ ላይ የለም። አንግላ መስቀል ፍላወር ላይ አልቀበልም አሉት።
የለም አይተሽው እ ነው
ሄሎ
ሄሎ አቤት ሄሎ ሮቤል፣ አቤት አቤት።
እሺ አሁን የት ነው ያለኸው? አሁን ሬስቶራንት ነው አዎ አይ ታዟል አለችኝ።
ታዟል አለች።
ተረፋል። አዎ ታዟል አስታውሳኝ።
ተሰርቋል።
አይ እየተሰራ ነው።
ሄሎ።
እየተቀበል ነው። ሄሎ እየተሰራ ነው።
እሺ፣ ሄሎ አይሰማም?
በቃ ከአስር ደቂቃ በኋ- በላይ ከፈጀ አሳውቅ። እሺ
እሺ
እሺ።